ጤና ይስጥልኝ። ጉዳዩን አቤል እባላለሁ ምልርዳው።
የስራ ማስታወቂያ አይቼ ነበረ ቴሌግራም ላይ እሺ ማልበስ አበባ
አበባ ማን አየ ነው።
አየነው። እሺ እ ያዩትን የስራ ማስታወቂያ ቁጥሩን ይነግሩኛል? እም?
እሺ፣ አንዴ።
ሄሎ።
ሄሎ፣ አንዴ እሺ፣ ይቅርታ አንዴ እሺ፣ እሺ፣ ችግር የለውም። እ፣ BLS R አስራ ሶስት ዘጠና ሶስት
አስራ ሶስት ዘጠና ሶስት እሺ፣ እሺ። እ፣ Okay። እ፣ ስራውን እ፣ check ላድርገውና መልሼ እደውልዎታለሁ። በዚሁ ስልክ ባለሙያ ተልፎበት ከሆነና እንዳልሆነ እሺ። ተመዝግበዋል እኛ ጋር
አልተመዘገብኩም።
አልተመዘገቡም። እሺ፣ እሺ። ያው ምዝገባዎች ማክሰኞና ሐሙስ ላይ አሉ። እዚህ ጎተራ ፔፕሲ ቢሮአችን መጥተው ያው ተጨማሪ የስራ ገበያ ውስጥም ለመግባት ማለት ነው። እሺ፣ እሺ። ይሄን check አድርጌ መልሼ እደውልዎታለሁ።